Hello ሰላም አደርሽ ራሴ እግዚአብሔር ይመስገን ከናይን አዲስ ነው የደወልኩልሽ። ሰላም ነው አለን ይመስገን።
አብድል ነኝ። እሺ ቴሌግራም ላይ text አድርጌልሽ ነበር።
እ፣ አሁን ነው?
አዎ አሁን
አይ አላየሁትም።
ምን ፕሮግራም ነበር የመረጥሽው? ስትመርጪ?
አል- አልመረጥኩም። እሱን ነው እ፣ ጠጠቃ- ጠይ what I was about to ask you was እሱን እሱንና college of ምናምን የሚል ነገር ነበር። እሱን ምርጫውን ስላልጻፍኩት እህም።
እሱን ነበር ልጠይቃቸው የነበረው። እ፣ which ዩኒቨርሲቲ ነው apply የተደረገው እና ምን አይነት ምርጫዎች ናቸው ያሉት? እስቲ ንገረኝ እና
እሺ apply የሚደረግልሽ ዩኒቨርሲቲ ውሃን Institute of Technology ነው።
እህም፣ እ፣ ፕሮግራሞቹ አሁን ለ bachelor ያሉት እዚህ ግቢ ላይ computer science፣ mechanical engineering እና international business ነው።
እህም።
ሶስት ብቻ ናቸው ፕሮግራሞች ያሉት።
Okay international business ይሻላል።
Okay፣ እሺ አሁን ተማሪ ነሽ?
እ፣ አሁን አይደለሁም።
Okay ከሁለት ሺህ ሀያ አንድ በኋላ ጭራሽ አልተማርሽም?
I was I was ግቢ ነበርኩ ASTU ነበርኩ።
Okay አቋርጠሽ ነው?
አዎ እ፣ እሺ እሺ Okay። በቃ በቃ ቴሌግራም ላይ contact አደርግሻለሁ። ምናልባት አስፈላጊ ሲሆን እ፣ መደወልም ካለብኝ እደውላለሁ። communicate እናደርጋለን።
Okay
ደህና ነሽ?
Thank you Bye